Hello ጤና ይስጥልኝ። ዶንኪ ቲዩብ ነው የምልረዳዎት?
እ?
ሄሎ
ሄሎ
ምን ልርዳዎት? ዶንኪ ቲዩብ ነው።
YouTube ነው።
አዎ
YouTube hello፣ YouTube ለመመዝገብ ነበር።
ይቻላል። በአካል ነው በኦንላይን ነው የፈለጉት?
Online
Okay። ስሞትን ማን ልበል
አብደላ ሀ-
አብደላ ሀሰን፣
ሀሚድ ሀሚድ
አብደላ ሀሚድ።
አዎ፣ ከአፋር
እሺ፣ ስልክ ቁጥር ይነግሩኛል? ዜሮ ዘጠኝ
ሀያ
እሺ ሀምሳ አራት
እሺ
ሀምሳ ዘጠኝ
እሺ
ስልሳ ስምንት
Okay እሺ። እ፣ ኮርሱ በአጠቃላይ ሶስት ወር ነው የሚፈጀው።
እ፣
በሳምንት ሁለት ቀን የትምህርቱን ቪዲዮ እንልክላችኋለን።
እ፣ በሳምንት አንዴ ደግሞ ስለተማራችሁት ያላችሁን ጥያቄ ከኮዶ- ከኮሜዲያን እሸቱ ጋራ ያላችሁን ጥያቄ በጉግል የምታቀርባላችሁ።
እ።
በአጠቃላይ በሳምንት ሶስት ቀን እንገናኛለን። በወር አስራ አምስት ቀን በዚህ መልኩ እንቀጥላለን። አስራ አምስት ቀን ደግሞ የመመረቂያ ቪዲዮችንና የ assignment ቪዲዮ የምትሰሩበት ጊዜ ነው። በአጠቃላይ ሶስት ወር ነው። ክፍያው አስራ አምስት ሺ ብር ነው። በዚህ ሳምንት ከከፈሉ ልዩ ቅናሽ አለው አስራ አምስት percent አስራ ሁለት ሺ አምስት መቶ ብር ነው ማለት ነው ክፍያው።
እም፣ ፈቃደኛ ከሆኑ account እንልካለን።
እሺ፣
እሺ የእኔ ጌታ ሲ- ሲወስኑ ይደውሉልን።
እሺ። እናቴ ላናግርና
እሺ